Hello ጤና ይስጥልኝ እግዚአብሔር ይመስገን። ሰላም አሉ።
አለን ከድሬዳዋ ነው። የእሸቱን ኮሜዲ ለመታደም ነበር።
እሺ ስሞትን ማን ልበል?
ብሩክ አሰፋ
እሺ፣ አቶ ብሩ። ስልክ ልውሰድ ዜሮ ዘጠኝ
ሰላሳ ሶስት
እሺ ሀያ አምስት
እሺ ሰላሳ ሶስት ሀምሳ
ለስንት ሰው ነው
እ
ለስንት ሰው ነው የሚገቡት?
ለአንድ ሰው ብዛት።
ለእኔ ነው አንድ ለእኔ ሰው ሰው VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆኑ መቶ ብር ነው። የትኛው ነው የሚገቡት?
VIP ማለት መድረክ ፊት ለፊት ነው።
አዎ
Okay VIP ይሁንልኝ።
እሺ account በስልክ ቁጥር text አደርግልዎታለሁ።
እሺ transfer ማድረግ ይችላሉ። ካልሆነ ደግሞ በአካል መጠው መክፈል ይችላሉ። እንደምርጫው
መቼ ነው መ- መክፈል የምችለው? ማለት ቅዳሜ
አይ የዛኑ ቀን ቅዳሜ ግን ነው።
ቦታ አይ ማለት የምከፍለው
በአካል ከሆነ ነው።
እ አሁን በምትሰጪኝ account እንዴት ነው ትራንስፈር የምከፍለው? ማለት የሚያደርጉት ትራንስፈር ትራንስፈር እሺ፣ አዎ።
ስመጣ ምን መያዝ አለብኝ? ታዲያ
ምንም አያስፈልግም ማለት
አየሽ፣ account ንገሪኝና ላስገባ።
ያስገቡበትን receipt እኔ እኮ ሌላ ነገር ነው። ሲመጡማ ያስገቡ ያስገቡበትን receipt ይዘውልን ይመጣሉ። screenshot አድርገው ወይ ደግሞ transfer
እሺ፣ እሺ፣
እሺ፣ account transfer ላክ ልላክሎ text ይቻላል።
አድርገው።
አዎ፣ አዎ፣ ላኪልኝ፣ አሁን አስገባለሁ።
እሺ፣ መልካም ቀን። እናመሰግናለን።
እሺ፣ እሺ፣ thank you